ጤና ይስጥልኝ አርፌ ረድኤት ነው በኩል ምረዳው በዚህ ቁጥር ከቴሌብር ላይ ወደ ኤክስ ዲፖዚት አርግቼ ሀምሳ ብር አስቀርቶብኝ ነው።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ዚያድ ሀሰን
እሺ የገንዘቡን መጠን ይንገሩኝ ደንበኛችን።
ሀምሳ ብር ሀምሳ ብር
ሀምሳ ብር ወደ
ወደ ቱ ኤክስ ወደ ቱ ኤክስ ነው። ቱ ኤክስ ቤቲንግ
እሺ አሁን የሞከሩት ደንበኛችን አ አ እሺ መረጃው መዝግብ ይሉታሉ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ስክሪንሾት አንስተው ይልኩልናል። ቁጥር ላሲ ወደ ቴሌግራም እንትን ቴሌግራም አካውንታቸው ላይ ነው።
አዎ ደንበኛችን ቁጥር ላሲ አ